ሰላም ጤና ይስጥልኝ ኢንቨስት ቤት አዎ እንትን አልከፍትልኝ ብሎ case ኡ ጨዋታው አልቋል።
እሺ አልከፍትልኝ ብሎ አላረመውም አላረመው።
እሺ አንዴ cashier ኮዱን ትነግረኛለህ እሺ አስራ ሶስት እሺ
ሀምሳ ሁለት እሺ
ሰላሳ ሰባት እሺ ስንት አርባ አንድ አርባ አንድ እሺ ጠብቀኝ እሺ የተራዘመ ጨዋታ ስላለው ሀያ አራት ሰዓት አዎ።
መጠበቅ አለብህ እሺ ሀያ አራት ሰዓት የተራዘመ አዎ የት- በሀያ አራት ሰዓት ውስጥ ጨዋታው መልሶ ከተካሄደ አዎ ውጤቱ ይያዛል ካልተካሄደ ደግሞ የተራዘመው ይቀነስና ይሰጥሃል እሺ ሁለተኛ አራት ሰዓት ትኬት ደግሞ ሌላ እንጠብቃለን ትኬት አለ እሺ እሺ አስራ ሶስት እሺ ሀምሳ ሁለት እሺ ሰላሳ ሰባት እሺ ሰማንያ ሁለት ሰማናለች ይሄም እንደዛ የተራዘመ ጨዋታ አለው
አንድ ነው የቀረ እቴ።
ቆይ አንዴ check ላድርገው እሺ እሺ
የማሚ ሎዲ ምናምን የምትለዋ እሷ postponed ናት አዎ
እሺ ጠብቀኝና check ላድርገው ልሆነ እሺ
የግላጎ የሚለውም አዎ እሱም postponed ነው አዎ ወደታች ያሉትን postponed ናቸው ሶስት አራት ወደ አምስት ጨዋታ ተራዝመዋል አዎ እሺ በቃ እንጠብቀው እሺ እሺ እሺ እሺ መልካም ቀን